አለም አለም አለሜ ነገላው በረከተ ስልቷ በተልዩ ገቷ ከጥፋት መልሳን ገጸ በረከቷ በጮክ በመጽሐፍ በዘፈን ድራማ ብዙ ታስቃኛለች ክበብ የኛ አይናማ በኛ አይናማ በኛ አይናማ ከዘፋኞች ሁሉ የሚመስጠኝ ከዘፋኞች ሁሉ የሚመስለኝ ምን አለበት ቱፋት ባይለይብኝ ባይለይብኝ እንዳው ዘመኔ እንዳው መላ መላ የውጮችን ዘፈን መዝፈን ቢያቅተኝ ኢትዮጵያዊ ራፐር ቱፓክኔ ነኝ ፓክኔ ነኝ ፓክኔ ነኝ ኦጎለለለይ የቱፓክ ስራዎች ስለምወዳቸው ነው ሙዚቃ ጥኔ ከላይ አጻፍኩና ናብልጬ ከስሜ መጠሪያ ያደረግኩት ለወጣው አልበሜ ለወጣው አልበሜ የሌሎቹን መዝፈንም ባልችል እስኪ በላሲስተይ አንድ ልሞክር welcome brother and sister I like you together God bless forever have nice enjoyment our special guest አጫውታችኋለሁ። ይህን በአማርኛ እተረጉማለሁ። ሲተረጎም ጠጡ፣ ተጫወቱ፣ እኔ ዘጋዋለሁ። ምኑን በሩን በሩን በሩን በእንግሊዘኛ በኩል እንዳትጨነቁ ብዙ አለኝ አለኝ I have one string ማሲንቆ ዩኒክ How do you do find ካንትሪ ሙዚክ ካንትሪ ሙዚክ ካንትሪ ሙዚክ ካንትሪ ሙዚክ ካንትሪ ሙዚክ ጌታ ደርቦብኝ ችነን ለመልመድ ሶስት ዓመት ብቻ ነው የጨረሰችብኝ የጨረሰችብኝ የጨረሰችብኝ ሞባይል ሞባይል እግዚአብሔር ይመስገን ዛሬ ስነክቻለሁ በሞባይል በኩል መች ይሸወዳለሁ ሚስኮል ካረጉብኝ መሰኩላለሁ መሰኩላለሁ ያው ዘመንዬ ዲቃላ ወልጄ ሞባይል የሚባል በነጋ በጠባ ካርሚ መጠምጣል ያው ዘመንዬ ለዲቃላው ልጄ የወሩን ባጀት አንድ ቀንስልኝ ቴሌን ንገሩት ቴሌኮሙኒኬሽን እስኪ ፍጠር መላ ሞባይል የሚሉት የሙሌባ ሞባይል ሞባይል ለእናት ለእህቶቿ ሚስቴ ስትደውል ወንድዬ መሰለኝ እኔ ሰምቼ አልችልም ጨጓራ ያለቀ ቅናት ለምለገሰ እድሜ ለሞባይል የኔ ቤት ፈረሰ ፈረሰ ፈረሰ ሞባይል ሞባይል አንድ ስራ አግኝቼ ወንድሜን ለመጥቀም አላየኝ ስላለ ካጠገቡ ብቆም ፊት ለፊት ብደውል በጣት የጠቁሜ ሶደሬ ነኝ አለኝ ካጠገቡ ቁሜ ካጠገቡ ቁሜ ሞባይል ካዛንቺስ ላይ ውሎ ይለኛል መርካቶ እኔን አታሎን አስተጓጉሎ ሞባይል ሞባይል ሞባይል ሲገዛ አለመጠቀሜ ውሸታም ሆነብኝ እናት ልጅ ወንድሜ ሞባይል ሞባይል ሞባይል ሞባይል አካለለለይ እንዳው ዘመንዬ እንደን ታናሽቷ የምታያትን እናት የረሳቻት ሞባይል ስልኳን ጆሮ ላይ ሲሰኩን እንደ ጆኒ አይቼ እስተወራረኩላት ባዴ ላይ ከድቼ ባዴ ላይ ገብቼ ሞባይል ሞባይል ሞባይል ሆዴ አረ ሆዴ ሆዴ ከመንገድ አግኝቼ የወደቀች ድቢ ካርድ መስላኝ አልኳት ከሞባይል ግቢ አልገባም ግቢልኝ ክርክር ገጥመን በስልኳ ሾልክ የተገኘው ጀርመን ጀርመን ኤምባሲ ማለት ነው ጀርመን ኤምባሲ ኤምባሲ ውሁ ለለለይ መስመር ከነቀፈው ሞባይል አውጥቼ ሱፍ በቲሸርት ዋጋ በርካሽ ገዝቼ ርካሿን ጫማ እግሬ ላይ ሰክቼ በአምስት ብር ኮንትራት እንደ ሰው ለመሆን ታክሲ ላይ ወጥቼ አብረር ደለል ሰልበት ታስተውሉኝ የወድ ፕሬዝዳንት ነው ነበር የምትሉኝ በየአደባባዩ ፈረንካ ሳወጣ ሞባይሌም ሞባይሌም ካርዷ